ሄሎ ጤና ይስጥልኝ ቤት ጤና ይስጥልኝ።
ሰላም።
ይህ ቅድም ደውዬልሽ ነበረ እና እሺ።
ከአንቺ ያደረገብኝን ማለት ነው።
እህ ጨዋታ ነው።
ለምንድን አዎ ቀይ የሆነብክ ነው አይደለ?
ቀይ የሆነብኝ አዎ።
እሺ እናሳውቃለን። እሺ ትንሽ ጠብቀን። ትኬቱን ልከህልናል ቴሌግራም ላይ?
ቴሌግራም ላይ ልኬ this is ሀብታም ብላኛለች። ግን okay። ማን- ማን ልበል ስምህን? እሺ ልዑል ልዑል ልዑል አዎ። በስ- በዚህ ስልክ የተከፈተ ማለት ነው።
እህ። እሺ cashier code ኧን ከስር ያለችውን ትጽፍልኛለህ?
cashier ቁጥሯን እም ማለት አይ በቃ ተው። እሺ እየጻፈችው ነው እሷ እያየችልን ነው። እሺ ትንሽ ጠብቃት፣ ይስተካከላል።
እሺ እሺ መልካም ምሽት።
እሺ ላንቺ እሺ